ጤና ይስጥልኝ።
hello አቤት።
አሁን ተቋርጦብዎት ነበር።
አ አ እሺ እ ያልኩት ለሆት ከዳሽ ቤት ላይ ገቡና history እንዳለ አይደል? ዳሽ ቤት ላይ ፊት- አ አለ አ እሱን screenshot ያደርጉታል። እ ይሄ ሶስት መቶ ብሩን የሚያሳየውን ማለት ነው።
ልልክልሽ ከዛ እሱን screenshot ይልኩልናል። አዎ ቁጥር ልንገሩትና በሱ ቁጥር ይልኩልናል።
እም፣ እሺ አንዴ ቁጥር ቁጥር የያዙ እሺ
ጌታውን ቁጥር እስቲ ያዝ አንዴ ቁጥሩን ያዝ ንገሪኝ።
ዜሮ ዘጠኝ ዘጠና ሁለት ዜሮ ዘጠኝ ዘጠና ሁለት የእንት እንደሆነ እናውቀዋለን።
ቆይ ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት እሺ ዜሮ አንድ ሀምሳ አምስት ዜሮ አንድ አስራ አምስት ሀምሳ አምስት ሀምሳ አምስት ሀምሳ አምስት አዎ። እዚህ ላይ ከስር ጽፈው ጽፈው ይላኩልን።
እም፣ screenshot ነው የምልክልሽ።
screenshot ኡን ይላኩትን ማስቀመጥ አይርሱ።
እሁን?
ቁጥሮትን አዎ እሺ እሺ እሺ እሺ።
ስለምረዳት ነገር
በቃ ይሄ ብቻ ነው። አመሰግናለሁ።
እሺ ስለደወሉ እናመሰግናለን። መልካም ቀን ሎት እሺ እሺ